hello ጤና ይስጥልኝ።
አብሮሽ ስልስ ምግባረ ሰናይ ሆስፒታል አዎ፣ ከ ArifPay ነበር ምደውለው።
እሺ እሱ ደንበኛችን POS machine አችን እኛ ጋር system ላይ ስናየው offline ነው ይላል። ያጋጠመ okay።
ችግር አለ?
ምንም የለም። maybe እንትን switch off ነው ሰው እስከሚፈልገው እሺ ሲፈልግ እና switch off ስለሆነ ነው ማብራት ይችላል። ግን ሰው ሳ- ካ- ሳይጠይቀን ብለን ነው።
አ፣ ሰው ማይጠይቃችሁ ከሆነ offline ነው የምታስቀምጡት፣ ሰው ሲጠይቅ ነው ኦንላይን የሚደረገው።
አዎ፣ ልክ ሰው ሲፈልግ አብዛኛው ሞባይል ስለሆነ mobile banking ስለሆነ እሺ ልክ ሲፈልጉ አውጥተን እንጠቀማለን ማለት ነው እንጂ የ- ይሰራል።
እሺ ደንበኛችን ቻርጅም እያደረጋችሁ ተጠቀሙ።
እሺ እሺ እናቴ፣ አመሰግናለን። መልካም ቀን።
እሺ እሺ